Hello አቤት።
ከቺፕቺፕ ነበር የምንደውልዎት ይቅርታ።
እሺ፣ እሺ።
driver ኣችን እቃ ይዞልዎት እየመጣ ነበር እና ስልክ አይነሳም እያለን ነበረ ግን ኧረ እኔ አጠገቤ ነው ያለው። እናትን እያነሳን ነው።
እያነሱለት ነው።
ይኸው አልመጣም። እስካሁን አልደወለም።
አልተደወለሎትም?
እስካሁን አላየሁም። አዎ
OK
ይኸውልሽ፣ አካባቢውን ልንገርሽ። ለማንኛውም እም። አይ ለእኔ ሳይሆን ለሱ ይነግሩታል።
አይ ታነሳ- አንቺ እንድትነግሪው ብዬ ነው። ምናልባት ካልደወለ ችግር የለውም ታነሳለች፣ ደውልለዋለሁ። ለሱ ይኸው ሲነግሩት አሁን ያው ይዤዋለሁ። እሺ፣ ግልጽ ይሆናል። እሺ እሺ። አገኘሽው? አጣሁት እኮ ሶስት ዜሮ ነው